hello ጤና ይስጥልኝ።
ሄሎ ሄሎ
አቤት።
ሰላም ከጅብጅብ ነው የደወልኩሎት።
እሺ እንዴት ነህ?
ሰላም አለን እግዚአብሔር ይመስገን።
ለው okay፣ ምን- የ- የተፈጠረ ነገር አለ? ምን ያስቸገረው ነገር ካለ group ላይ ስልኮትን አግኝቼ ነው የደወልኩት።
ካሮት አንቺ ነበር እና እሺ፣ ስንት ቀን ሆነው? ለ- በስምንት የታዘዘ ነው።
አልደረሰም። በ- በዘጠኝ ነው በስምንት ነው የታዘዘው።
አዎ፣ በስምንት ነው የታዘዘው። የአምስት ቀን delivery ነው። ነገ እ- በአስራ ሶስት እ፣ ይመጣሉታል።
ነገ ነው የሚደርሰው።
ነገ ይደርሳል። አዎ፣ እንትን አቆጣጠሩ እንዴት መሰሉት? ይሄ ከ order ካረጉ በንጋታው ነው የሚጀምረው ቀኑ። ማታ ላይ ሆን accept የሚደረገው አዎ፣ ማታ ካዘው በማ- በጠዋት ነው አሁን የሚጀምረው።
ለምሳሌ አዎ፣ በስምንት አይደል ያዘዙት ሰው በስምንት ነው የታዘዘው። ከዛ ማታ ላይ accept ይደረግና አንድ ብሎ የሚጀምረው በዘጠኝ ነው።
ኦኬ፣ አምስት ቀን ይሞላዋል ማለት ነው።
okay፣ በአምስት ቀን ነው የሚደርሰው።
አዎ የአምስት ቀን delivery ነው ያዘዙት። ነገ ይመጣሉታል።
እሺ፣ ወዲያ መገናኛ እሺ እሺ እሺ፣ መልካም ምሽት።